ዮሐንስ ሄሎ ሄሎ ዮሐንስ ወዬ ወይ አሁን አይቼ ልክ ነበረ።
እሺ አልቆረጠብህም። እሺ የቆረጠብክ ነገር የለም። ግን ምን መሰለ የቆረጠብክ የመሰለክ ስድስት መቶ ብር መጀመሪያ እ I think እንትን ብሎብህ ነበረ
ምን ብሎ?
complete ነበር የተባለው። ከዛም አ- በኋላ ድጋሜ ከ complete ወጥቶ ድጋሜ ተስተካክሎ ነው መስ- ድጋሜ complete የተባለው አይደለ? ሁለቴ ማለት ነው አዎ እሺ ዲ- የ deposit እሺ deposit ን ለመጠቀም ትችላለህ።
እኮ deposit ክ ላይ እኮ ነው እያየሁት እና ሁለቴ የቆረጠብክ የመሰለክ እሱ ነው እንጂ ሁለቴ አልቆረጠብህም። ተመልሶልሃል። መጀመሪያ የቆረጠብክ ተመልሷል አሁን
ተመልሷል። አይ አሁን ሳይሆን መጀመሪያም refresh አድርገህ በደንብ ያው እና ደም ነው ሂሳቡ
እሺ እሺ እሺ